ሄሎ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ቢኒያም ተድላ ኖት።
አዎ ከዊፕላስ ድርጅት ነበር የደወልኩት። ሀሩን እሺ።
ይባላለሁ።
እሺ።
የእኛን application ተመዝግበው የእኛ application ላይ ተመዝግበው ነበር።
አዎ ተመዝግቤ process ኡ አልጨረሰልኝም በአሽከርካሪ ነው የተመዘገቡት ወይስ በ user ነው?
እ እ
በአሽከርካሪነት ነው የተመዘገቡት
አይ አይደለም።
ወይስ ተጠቃሚ ለመሆን ነው?
ያው ተጠቃሚ ለመሆን ነው። application ኡ share ለማድረግ ሪፈራሉን እንትን ለማለት እሱን እሱን ለመስራት ነበር።
አሁን እርስዎ የተመዘገቡት ዊፕላስ solution provider የሚለው ላይ ነው። ተጠቃሚ ለመሆን ደግሞ ዊፕላስ solution user ን በ- በመጫን የተለያዩ Okay።
አገልግሎቶቻችንን እዛ ላይ መጠቀም ይችላሉ።
እሺ የወደፊት ምቾቶን ያው ካሁኑ ይቀላቀሉ።
እሱስ እሺ እናየዋለን። ግን ያው ልክ ነው። ግን አዎ ጊቫዌ አለው ምናምን አለው አዎ ተብሏል።
አዎ
እሺ አለው ዲባዌሽ። በጣም እናመሰግናለን። መልካም ቀን